ከጠላ ካልወደደ መኖር የስሜት ዳነው ከበቃው እንደ ውሎ ማደር የዕድሜ ጨዋታ ነው ምንም ቢነጣጠፍ መደብ ከመከዳ አይሞቅም ያለ ፍቅር ጓዳ ሲከፋኝ እረርድብን ብዬ ቢበቃኝ መኖር ተቃጥዬ ሰነኩኝ ሁሉን ነገር ጥዬ ልገስግስ ልሄደው እንገዴ ልነሳ ልያዘው መንገዴ ልጓዘው ሳላሰማ ጉዴ ሲከፋኝ እረርድብን ብዬ ቢበቃኝ መኖር ተቃጥዬ ሰነኩኝ ሁሉን ነገር ጥዬ ልገስግስ ልሄደው እንግዲ ልነሳ ልያዘው መንገዴ ልጓዘው ሳላሰማ ጉዴ አንድ ያዝኖ በጠላው ዋ ብሎ ወጥቶት መሃላው ሰው መቼም ሕርሙን አይብላው አንድ ያዝኖ በጠላው ዋ ብሎ ወጥቶት መሃላው ሰው መቼም ሕርሙን አይብላው ከዘራው ገለባ ካቀፍ አላባውን አቶ ካልበጀው ሰው ቢሄድ ምናለ የጠላውን ጠልቶ ለመጓዝ አስር ፈቅሎ ቢጫን አንድ ነው መሸሻው ቢሄዱን ስግር መቻነስ ደግሞ ለመሸሻው አንደኛው ፍቅር አምሮለት ሲደሰት ሰሞለት ሌላውን ከኑት ያመነው በእጅ ሲያናምድ ባይዘነው ምነው ምነው ምነው ምነው ከጠላ ካልወደደ መኖር የስሜት ዳነው ከበቃው መክረም መሰንበቱ የዕድሜ ጨዋታ ነው ምንም ቢነጣጠፍ መደብ ከመከዳ አይሞቅም ያለ ፍቅር ጓዳ ዝናን ካላተረፈልኝ መከታ ካልሆነኝ መውደዴ በጠላህ ጨክንልኝ ሆዴ ለከዳህ ስጠቅመው ለጎዳ ለገፋህ እስቲ አትንሰፍሰፈው አታስብ ውሎ አድሮ ለሚያልፈው አዲስ ቀን ሲመጣ የኖረው ባለም ሲወጣን የቻለ ዋጋ ማያጣ አዲስ ቀን ሲመጣ የኖረው ባለም ሲወጣ የቻለ ዋጋ ማያጣ አንዳንዴ ፍርድን ቢያጠፋውም ሐሰት ሚዛን ደፍቶን አይቀርም የእውነት ቀን ይመጣል ከርሞና ሰንብቶ እስከዚያው ባመነው ጎዳና ይዞ መንገዱን የቻለው ይሁን አምን ይላል ሲቀበል ፍርዱን ወጣ